Hello. Hello. Hello. አቤት እናት ሹፌር ርቋል፣ ርቋልማ ርቋል በጣም እሺ። ማህሌት ነኝ። ደውላችሁልኝ ነበረ፣ ደውለሽልኝ ነበር። ደው- መረጃ ነግሬሽ መደ- መለሳችሁ ደውላችሁልኝ ነበር። እሺ ምን እ? መልሼ መረጃ ስለ ቤት ተከራከራይ ሁሉን ነገር ነግሬያችሁ ከዛ መልሰን እንደውላለን ብላችሁ ደወች ደውጭ
አልተደወለልሽም ነው?
አዎ እሺ ይደውልልሻል፣ ይደውልልሻል። አሁን ከሰዓት ላይ ከሰዓት ይደውል